ሄሎ
ወይ ወሩት እንሰዋልና ሄሎ
ሄሎ ሄሎ ካስተመር ማለት ነው። ጥላውና
አሁን እኛ
እኮ አሁን ካስተመር በት እየመጣው ጥሪ ብሎኛል ብላኝ ነበረ።
አዎ አዎ ብዬሻለሁ።
ሰዓትሽ ታገሰው በ- ብለውኛልና ማለት ነው። ከዛ ሰዓት ከወጣህ ደውላ አሳውቅሽ። እሺ ነግራቸዋለሁ።
ከአምስት ደቂቃ በኋላ
ኑ ሰዓት ከወጣብክ ለምን አስር ደቂቃ ብለዋል ሰውየው። አስር አስር minute ብለዋል ይጠብቀኝ ብሎ እያሉ ነው።
እሺ እሺ ኦፍሴም ከገባም እደውላለሁ። በቃ እንትን
እሺ እኔ አሳውቅ ይላሉ።
እሺ